ከቤተልሔም ጋር ነች። በዚህኛው ስትደውል ባለቤቷን ነው የምታገኘው። ማርያምን ባለቤቷ ላይ ቀይ ስልኳን ሄሎ ሄሎ ወይ እንትን ቴሌግራም የለሽም እንዴ አንቺ?
ቴሌግራም የኔ እኮ ነው ይሄ።
ያኛውም ያኛው የባለቤትሽ መሰለኝ። I think በዛ ነው የምንደውለው ብዙ ጊዜ እና አዎ ስል- አይ ስልኩን ለኔ እንዳይደብረው።
ስለሰጠኝ።
እሺ፣ እሺ፣ ኧረ ችግር የለውም እሺ እንትን ነበረ እ
አ፣ ይሄኛው ማለት ነው የላክሽልን አይተሽዋል አይደለ? እዚህ ጋር black የሆነው አዎ የውሻ የውሻ ፌል ትንሽ ጊዜ የውሻውና የኬኖ ጭራሽ አልሰራም።
አ ገና ነው እኮ በ- በ window ነው download የሚሆነው። ስለዚህ ጠብቂው እሺ። ገና አልጨረሰም።
ይቆያል በጣም አ ይቆያል። እስከዛ በ spin ኡ አጫውች እሺ።
አዎ በእንትን በ screen እያጫወትን ነው እኮ።
እሺ ጎበዝ። እሺ፣ እሺ እሺ።
እሺ፣ ሲያልቅ ነው እሺ። ቢጫ ሲሆን ነው እሺ። ምልክ ሄደ እሺ እሺ፣ በቃ እሺ።